የጀመሩት መንገድ ሁሉ በበረከት አይቋጭም፣ ቀን ለሰጠው ዕድል እንጂ ሰው ለምርጫው አይታጭም። የጊዜ ሰልፍ በየተራ ወጭ ወራጁን ሲያራምደው የኔ ገላ ከትዝታሽ ማደር ለምዷል ከለመደው ብቻ ነኝ እንጂ ብቻ ነኝ እንጂ